hello ጤና ይስጥልኝ።
እንትን ይህንን ለማቋረጥ ፈልጌ ነበር። ወደዚህ ስለት ማለት ነው።
ያው ትኬት ትኬት እየሰጡት ሁለት ብር ያነሳል። ለዛ ነው
እኮ አሁን ማቋረጥ ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንኩና ያቋርጡ።
ኮከብ ዘጠኝ ሰማንያ አምስት ስድስት ቁጥር አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይንኩ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው
አዎ